ሄሎ ሄሎ
ኤርሳቤ ነኝ። አቤት
ድራይቨር ዘፋኝ ዘፋኝ
እ ድራይቨር ዘፋኝ እንጂ በቴሌ ብር ብር ሞልቼ አሁን ወደ ባላንስ አለ- አልመጣልኝ። ምን ማድረግ ይችላል?
እም፣ የዜሮ አራቱን ቤት ታውቀዋለህ? ቴሌግራም ላይ የድራይቨር ሰፖርት ስልክ
አላውቀውም።
እሱ ላይ ስክሪንሾት ታክልና አስተላልፍ ማን እንትና ቲ- ቲም ሊደሩ ነው ወይስ?
እ እ አይደለም ስልክ ቁጥር ልንገርህ እሺ ንገረኝ። ስልክ ቁጥር
ዜሮ ዘጠኝ ዜሮ አራት 0904 አስራ አምስት 10 ሰማንያ ሰባት 87 አርባ አምስት 87 እ 45 87 45 አዎ ዜሮ አራት አስራ አምስት ነው መጀመሪያ
04 15 87 5 አዎ እዚህ ላይ ቴሌግራም ላይ screenshot አድርገህ
ላክለት።
ቴሌብር ላይ መክፈልህን አዎ እሺ
ቴሌብር ላይ አትክፈሉ ተብሏላ system ኡ እየሰራ አይደለም እኮ ታውቃለህ እኔ ምንም የሰማሁት ነገር አልነበረም።
እኮ group ላይ ተለቋል እና ምናልባት ሊቆይብህ ይችላል እኔ ግን አስተላልፍልሃለሁ ላክና በዚህ ቁጥር ማነው ስምህ ሰፋ ድ- እ?
ሰፋ ሰፋ
ማን ያልከኝ ሰፋ ሰፋ ሰፋ አ ሰፋ እሺ ከነ ስምህ ላከው እሺ ቴሌግራም ላይ እሺ hello hello hello አቤት አቤት ቤርሳቤ ነኝ ቤርሳ እኔ አቤት።
ልኬ ነበርና ማለት ነው driver support ይኸው በቴሌግራም link ኡን እየላኩለት ነበርና እ አ- አልተመ የ- ተመልሷል ማለት ነው። የእኛ ታይቷል፣ ግን እ፣ Seen አድርጓል። ሁ- ሁለት right አሳይቶኛል። አይቶ ታይ- ታይቷል የሚል ነገር አይቻልም።
ማነው ስምህ የእኔ ሱራፊል አማረ
ሱራፊል አማረ እስኪ አንዴ መስመር ላይ ጠብቀኝ እሺ። ይሄ ነው አየኸው፣ እኔ የላኩበት ይሄ ነው አየኸው። አራት መቶ አርባ ስምንት አየኸው። ይሄን እልክልሃለሁ፣ link ኡን አንተ ትልክላቸዋለህ።
እም፣ እኔ እንጃ እስኪ ያስተላልፈልሃለኝ ሱራፊል እሺ፣ ልኬዋለሁ። በ group ላይ ለቅቼዋለሁ። አስተላልፍ።
group ላይ ነው ምን ላይ ነው የላከው ያው Super የሰጠሁት ስልክ Driver።
ላይ ነው አዎ፣
ምንድን ነው username ህ የቴሌግራም እም፣ ሱራፌል አማረ የሚል ነው እንትን አስ- ሱራ አስራ ሁለት ዜሮ አንድ ምናምን ልላክልሽ እንዴ ደግመህ ላከው ወይ
እ ደግመህ ላከው ወይ እዚሁ ላይ አላ- አዎ።
አልወጣልሽም አልመጣልኝም ያንተ እየታየኝ አይደለም
ልኬዋለሁ እኮ በዚሁ አሁን ባልሽ ቁጥር አሁን ስንት ስንት ነው አስራ ዘጠኝ ዜሮ አራት አስራ አምስት ሰማንያ ሰባት አርባ አምስት አይደል
በቃ ደግመህ ላከውና እ
ሱራፌል አማረ እስኪ ቆይ አራት መቶ ብር ነው ያስገባው አራት መቶ አርባ ስምንት ብር አዎ
ለየብቻ አርባ ስምንት ነው አራት መቶ አዎ
እሺ በቃ
እስኪ መልሽልኝ በእናትሽ deposit መቻ- መስሪያ እኮ ተቸገረ
አሳውቅልሃል ላይ እሺ እሺ ማን ነበረ ቅድም ያወራኝም ይላክ እ፣ በዚሁ ይልካለሽ እሺ እሺ ቻው።